hello ሰላም ጤና ይስጥልን። በእሱ ፍቃድ አቤት።
ከዊ ፕላስ ነበር ምደውለው የእኛን application አውርደው ነበር።
አዎ እሺ ለአሽከርካሪነት ነው ለተጠቃሚነት ነበር?
ለተጠቃሚነት እሺ አንተ ግን አሁን ያወረድከው አሽከርካሪዎቹ ወይም አገልግሎት ሰጪዎቻችን የሚመዘገቡበት ላይ ስለሆነ ነው። የተጠቃሚዎቻችን ዊ ፕላስ solution user ይባላል እና ግልጽ የሆነ ነገር እዚህ ላይ አላገኘህም አይደል?
አዎ ዊ ፕላስ solution user የሚል አለለ። እሱን register ስታደርግ የታክሲ አገልግሎት ከአርባ በላይ አገልግሎቶች እንዲሁም እ አሸናፊ የምታደርጓን referral code እዛ ላይ ታገኛለህ ማለት ነው።
እሺ እሺ አመሰግናለሁ። መልካም ቀን ይሁንልክ።
እሺ